Hayır. እኔ እኮ የምትሆን ወሬ ነው። ሰኞ መጣ፣ ከዛ በቃ መጠን ገባ። ብሩኬ ላቭ ዩ ቲንክ
ሄሎ
ሄሎ፣ ዮሐንስ እንዴት ነህ?
ሰላም ነው ጀሪ?
አለ እንዴት ነው? ሰላም አለ ሁሉ ሰላም ጀሪ?
አለን አለን። እንትን ነው ቲቪሩ እኮ እኔ ዲስክ እኮ blink ያደርጋልና ድንገት ብሩኬ ነግሮኝ ነበረ።
blink ማለት ምንድን ነው? አልገባኝም።
ብልጭ ብልጭ ትላለች።
okay ምን ማድረግ ቴክኖሎጂን እኔ እንጃ አላ- ምናልባት ከኮምፒውተር ይሁን ከኬብል ይሁን አልገባኝም፣ ግን ልክ ልነካካው ስል አያስነካኝም። ራሱ ብልጭ ብልጭ ይላልና ደግሞ restart አድርገው ይላኩልሽ?
እስኪ እንደዛ ትሞክርልኛለህ? አዎ እንደዛ ይሆንና አዎ ሞክራለሁ እንጂ። አዎ እሺ እሺ እሺ እሺ
እሺ።